ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
ጤና ይስጥልኝ እማ ሰላም ነው?
እግዚአብሔር ይመስገን።
አለን አለን። የሆነ ቅዳሜ ቀን ብር deposit አድርጌ እስካሁንም አልገባም። ሶስት መቶ ምናምን ብር።
deposit ያደረጉበትን text screenshot አድርገው ላኩልን።
እሺ በምን ላክልሽ እማ?
ስልክ ያዙ ልንገሮት።
እሺ አንዴ ቆይ። ዜሮ ዘጠኝ ሰባ ስምንት እሺ ሰባ ስምንት አስራ ስድስት አስራ ስምንት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት ምን ቴሌግራም ላይ ነው የምልከው?
አ screenshot አድርገው ይላኩልን።
okay እሺ፣ እናትሽ። እሺ